ሰላም ጤና ይስጥልን። ቤስት ቤት ሄሎ ቤስት ቤስት ሄሎ ይሰማል?
አዎ ይሰማል። ምን ነበር? ሄሎ
ሄሎ
ሰላም አሎ ጤና ይስጥልን። Best Bet ምን ምን ልርዳ?
ባጃ ጊዜ የትናንቱን ጠይቄ ነው። ሄሎ ሄሎ
አቤት ይሰማል። የሰማሁህ
አ፣ ወንድሜ ጠብቀኝ